ማሪ ባባ
ሰላም ነው።
ታስበለን
እንትን ባንክ ያለበት ስዊፍት አላችሁ እንዴ?
ስዊፍት እ ባንክ የለንም።
ያለበት የሚመቻች ነው ያለን እንጂ የለንም ባንክ ያለን የሚመቻች እንጂ ባንክ ያለበት የለንም።
okay እ ስንት ነው አሁን? ሀምሳ ሀምሳ ይመቻቻል ወይስ አምሳ አምሳ አይመቻችም ነበር።
እ ስንት ስንት?
አ- አንድ ነጥብ ሁለት ይመቻችልታል።
አንድ ነጥብ ሁለት
ድራሽ cash ስንት ማለት ነው? ካሽ
ጠቅላላ ዋጋው ሶስት ሚሊዮን ነው።
ኦኬ
አንድ ነጥብ ሰባት ማለት ነው።
okay okay